ጤና ይስጥልኝ። ሄሎ ይሰማ ይሰማል?
ይሰማል።
ከአሪፍ ነበር መደወሉ። ወዴት ይባላል ነው?
አውቃለሁ።
የዲፖዚት ችግር ነበረቦት? እሺ፣ በዚህ ስልክ ቁጥር ነው የተመዘገቡት? እሺ፣ ሙሉ ስሞትን ይውጣሉ።
አብዲ አሰዊ
አብዲ።
አሰዊ
እሺ፣ ደንበኛችን ከየት ወዴት ነው ግብይቱን ያደረጉት?
ከኩዊክ ብር ወደ ሲቢኢ ብር ከሲቢኢ ብር አስገብቼ መቶ ሀምሳ ብር ከዛሬ ጋር ሁለተኛ ቀኑ ማለት ነው።
ገቢ አድርገው ነበር ወደ አ አ አ
እሺ፣ ደንበኛችን ይሄ ችግር የተፈጠረው አ መች ነው? ይሄ ችግር የተፈጠረው ከሁለት ቀን
ሮብ ቀን ሁለት ቀን ሁለት ቀኑ ነው። ቀን አስራ አንድ ላይ ማለት ነው። ዛሬ አስራ ሶስት አስራ ሶስት አለ
እሺ ደንበኛችን አሁን በምሰጡት ስልክ ቁጥር ወደ ቴሌግራም channel ኣችሁን screenshot ይላኩልን።
አዎ፣ ቴሌግራም ስለማልጠቀም ነው። ቀደምም ደግሞ ደውለሽ በሌላ ሰው መላክ ይችላሉ።
ሌላ ሰው እስኪ አጠገባቸው አይደለሁም
ወይ ደግሞ ሰው የ- በኢሜይል አድራሻችን መላክ ይችላሉ።
አ በኢሜል አድራሻቸው
በኢሜይል መላክ ይችላሉ። የኢሜይል አድራሻችን ወስጡት።
በ- በኢሜል አድራሻችሁ የት ነው ንገሩኝ።
እሺ በዚሁ ስር ሳህ ይሆናል። አዎ።
ዝግጁ ነው ደንበኛ።
ዋትሳፕ ምናምን ትጠቀማላችሁ?
እሺ ስፖርት እ?
ኤስ
እ?
ኤስ እ?
ኤስ ዩ
ኤፍ ዩ hello፣ ይሰማል?
ይሰማል ደንበኛችን።
አዎ፣ አዎ።
እሺ ላስይዞት S U P F R T
F U
S U እሺ ፒ ፒ P P P እሺ እሺ
አር አር አር አዎ ቲ
ሲናምን
አት
አር
አት እሺ አሪፍ ፔይ ዶት ኔት
እሺ
በዚህ አድራሻችን ወደ የኢሜይል አድራሻችን ነው መላክ ይችላሉ። ወይ ደግሞ እ ሌላ የቴሌግራም ቻናል ተጠቃሚ ካገኙ እሺ ቀለል እንዲያደርግሎት በቴሌግራም ቻናላችን አሁን ስልክ ቁጥር ላስይዞት የቴሌግራም ቻናላችንን በዚሁ ስልክ ነው የማስይዘው በ normal ስልካቸው ይችላሉ። አዎ በዚህ በእርሶ ስልክ ማስመዝገብ ይችላሉ። የቴሌግራም ቻናላችን ቁጥር ልስጦት እሺ ዜሮ ዘጠኝ ዘጠና ሁለት ደንበኛችን መስመር ላይ ያሉ አዎ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት
ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ በዚህ ቁጥር ወደ ቴሌግራም ቻናላችን screenshot ይላኩልን ለሚመለከተው አካል እናሳልፍሎታለን።
አይ እኛም ደግሞ game ኡን እያስተዋወቅነው ነው ሰው ደግሞ እያስወደድነው ነው ብዙ ሰው እየተጫወተ ይቅርታ ነው።
ደንበኛችን ድምፆት ይቆራረጣል።
አዎ መንገድ እየሄድኩ ስለሆነ እሺ ይቅርታ በጣም እሺ። ደንበኛችን ማውራት በቻሉበት ጊዜ መልሰው መደወል ይችላሉ።
እሺ ስለ አገልግሎት